Hello Hello፣ ጤና ይስጥልን።
ጤና ይስጥልኝ። ሰላም ነው?
እውነት decor እ እውነት decor ነህ አይደል?
አዎ፣ እኔም ደውል We Plus Solution በሚባል company ነው።
እሺ።
company ያችን አሁን ላይ አንድ app develop አድርጓልና app ውስጥ ከሀምሳ በላይ service ኦች አሉት። ከነዛ service ኦች አንዱ እ የ decor አገልግሎት ሲሆን የ app ኡ ዋና ዓላማ service ሰጪዎችና ተጠቃሚዎችን ማገናኘት ሲሆን service ሰጪዎቹ በቀላሉ ያለምንም ክፍያ app ኣችን ላይ ተመዝግበው ማለትም የት እንደሚገኙ፣ ምን አይነት አገልግሎት እንደሚሰጡ፣ customer በቀላሉ እንዴት ያገኛቸዋል የሚለውን ስለ ራሳቸው እነርሱ በሚፈልጉት መንገድ ሙሉ መረጃ ተቀምጦላቸው customer በቀላሉ እንዲያገኛቸው የሚያደርግ app ነው። app ውስጥ በጣም ብዙ ተጠቃሚዎች በብዙ ሺህ የሚቆጠሩ ተጠቃሚዎች አሉት እና ከዛ በተጨማሪ ደግሞ company ያችን እዚህ app ላይ ተመዝግበው ፈቃደኛ የሆኑትን service ሰጪዎችን በራሳችን ሙሉ ወጪ አጫጭር የ social media እና የ TikTok ቪዲዮዎችን በራሳችን ሰራተኞች ሰርተን promote እናደርጋለን እና ፈቃደኛ ከሆንክ link ኡን ልኬልህ እንድትመዘገብ ነበር።
እሺ፣ እመዘገባለሁ። ችግር የት አካባቢ ነህ?
የለም። ሳሪስ አዲስ አበባ
እሺ፣ በቃ link ኡን እልክልሃለሁ።
እሺ፣ እሺ።